ሄሎ ሰላም ጤና ይስጥልኝ ቤስት ቦይስ ከዳር ነኝ እባክዎን ልርዳዎ?
አለው ሰላም እና ዊዝድሮ አድርጌ አልደርስልኝ ብሎ ነበረ።
እሺ የቤት ቤት ቁጭ የደወልክበት ነው?
አዎ አዎ
እሺ ስንት ብር ነበረ?
አራት ሺህ ብር
ተምረኸው ነው የነገርከኝ? ሶስት ሺህ ብር ነው SantimPay ላይ የሚታየኝ በ SantimPay ውስጥ ያደረገው ሶስት ሺህ ነው እ ሶስት ሺህ ምና አዎ ሊሆን ይችላል አስቀርቻለሁ ይመስል አንድ ሺህ ብር
አዎ ሶስት ሺህ ብር ነው confirmation የሚያስፈልገው transaction አዎ ሶስት ሺህ ብር ነው። እሺ አስራ ሁለት ስልሳ አንድ ዘጠና አርባ ሁለት ወደሚል አዎ ቴሌብር account አዎ ትክክል
እሺ ያው ከቤት ቤት account ወጪ ተደርጎ ወደ ቴሌብር account ገብቶልሃል። አሁን check ማድረግ ትችላለህ። እሺ እሺ እሺ thank you ማ እኛም እናመሰግናለን። መልካም ምሽት ይሆንልህ።
እሺ ቻው